Industries.
እና አለን አለን። ይሄ ባስት ቤት ነው የምፈልገው። ትናንት ማታ እኔ ይጫወታል። ስለዚህ አንድ ሺ ውስጥ ድሮ እያደርጋለሁ እስካሁን አልማታቸውን በንድ እያደርጋለሁ እኮ እሺ፣ አሁን የደወልክበት ስልክ ቁጥር ነው የቤስት ቤት ስልክ ቁጥር?
አሀ፣ ይሄ ቁጥር አይደለም ሌላ ቁጥር ነው እኮ ለ- ግን እስከ ትዋት ደውልክ ሶስት ጊዜ ወይ አራት ጊዜ አመጣለሁ እኮ እስካሁን አልመጣም።
እሺ፣ በሳንቲም ፔ ወደ ቴሌብር የሚደረጉ transaction ኦች ላይ አ በሳንቲም ፔ የተወሰነ የ system ችግር ስለተፈጠረ የሁሉም customer ኦች withdraw ዎች አልገቡም። ያንተ ብቻ ሲሆን ሁሉም ያዘዙት ከትናንትና ጀምሮ እሺ አልገባም። እሺ፣ እየተስተካከለ ነው። አሳውቀናችኋል ችግሩ እንደተፈጠረ። የተስተካከለ አዎ።
ተስተካክሎ እንዳለቀ ይገባል ወደ ቴሌብር account። እሺ፣
እሺ እስከ ስንት ሰዓት አልገባለሁ እኮ ቅ- ትክክለኛ ሰዓቱን አልነገሩንም። ቢበዛ እስከ ነገ ቢቆይ ነው ይገባል።
አዎ፣ ከእኛ customer ነው እኮ ስለዚህ እስከ ያው ትናንት ማታ ወይም እስከ ትዋት ይቆያል አዎ፣ ይቆያል።
በ system የሚደረጉ transaction ኦች ላይ እኮ ብዙ ጊዜ አንዳንዴ የ system delay ይፈጠራል፣ ችግር ይፈጠራል። ለዛ ነው እሺ፣ እንደ አጋጣሚ ነው ተፈጥሮ ነው በጣም- የተስተካከለ ነው። እሺ ይገባላል፣ እሺ እሺ፣ በጣም አመሰግናለሁ።
ችግር የለም።